ስጥልን ቤት ቤት ነው የምልደው
አብሮ ይስጥልኝ። ቤት ቤቱን ለመክፈት ነበር አልከፍት ብሎኝ ነው።
ምን አልከኝ?
ቤት ቤቱን ለመክፈት ነበር አልከፍት ብሎኝ ነው።
ምንድን ነው የሚልከው? አዲስ ነው መክፈት የፈለግከው?
አረ ከፍቼ ነበር። ቫሙስ ነው ምን ነበር እሱን ጠቀም ነበር።
በሙስ ሳይሆን ቤስት ቤት
ያኛው የቫሙስና ጠቀም ነበር።
የቤት በዚህኛው ቤት አንድ አይነት ለመጠቀም አይደለም።
ነበር። አይደለም እሺ
በዚህኛው ለመጠቀም ፈልጌ ነበር።
እኮ አዲስ Best Bet ነው መክፈት የፈለግከው?
አዎ
Best Bet dot bet ብለህ Chrome ላይ search ታደርግና ሲመጣልህ register የሚለውን ትነካዋለህ። ዘጠኝ ብለህ ስልክህን ታስገባለህ። password create ስታረግ ምን አልሽ?
capital letter hello
አልሰማሁሽም። እስኪ ድገሚልኝ።
Best Bet dot bet ብለህ search ታደርጋለህ Chrome ላይ አዎ አዎ። ከዛስ?
ከዛ እ register የሚል ይመጣልሃል።
አዎ እሱን ትነካለህ። ዘጠኝ ብለህ ስልክህን ታስገባለህ ከላይ እሺ
ከዛ password create ስታደርግ አንድ capital letter አንድ small letter
አዎ እየቀላቀልኩ
አዎ አንድ ካፒታል አንድ small letter ከዛ እሺ።
symbol ትጠቀማለህ የመሰላል ወይ የ at ወይ የኮከብ ምልክት ሊሆን ይችላል
እሺ ከዛ ቁጥሮች ታደርግና ስትቆጥረው በአጠቃላይ ስምንት መሆን አለበት
እሺ
ስለደወሉ እናመሰግናለን መልካም ቀን
እሺ thank you